ሄሎ
አቤት ሄሎ
አቤት አቤት ሰላም ጤና ይስጥልን ቴሌብር ሄሎ
አቤት ይሰማል
ሄሎ ይሰማኛል ይሰማኛል
ምን ልርዳዎት
አይ ሰሙ ማለት አጠቃቀሙን ትውስላለ
እሺ ለ- እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ
ደውዬን ገብቻለሁ የሆነ coin ነው ምናምን የሚል ነገር አንድ እኮ አ coin ጥያቄና መልስ ነው የሚጠቀሙበት coin ገዝተው ጥያቄና መልሱን ማለት ነው
እሺ ገዝቼ ግን ጥያቄን አልተጠየቅኩም አልመለስኩኝም ግን ጥያቄና coin ካሉት ጥያቄና መልስ ያለው ሶስት ቁጥር ለመጫወት ሲጫኑ ጥያቄና መልስ ዕድሎን ይሞክሩ የሚል አለ። ጥያቄና መልሱን ሲነኩት ይመጣሉታል ሰባት category ዎች ማለት ነው።
okay ከዛ በ- አዎ፣ አንድም ሲጫኑ ይመጣሉታል። ለአንዱ ጥያቄ 15 ሰከንድ ይሰጣል። 15 ሰከንድ ውስጥ ከመለሱ ወደ ሌላኛው ያሸጋግራል። ካልተመለሰ ደግሞ ወይ ደግሞ መልሱ ትክክል ካልሆነ ወደ ኋላ ይመልሳል። በተደጋጋሚ ሞክሩ።
በቃ እሺ ደግሜ ሞክራለሁ ኩሪ መልሽ እሺ፣ መልካም እድልሽ። እሺ